Tanasını gösterme acolo, acum îl roți. Alo?
ሄሎ ጤና ይስጥልኝ።
አቦ ይስጥልን። ሰላም ሰላም፣ ምን ልርዳዎት?
እ፣ እንትን ነበረ አይ ቲንክ ነጻ ፍላይት ምናምን ማስታወቂያቼ ነበር እሺ፣
እሱን እንትን ለማለት ፈልጌ ነበረ።
ኦኬ፣ እሺ። አ፣ ሙሉ ስሞን ነግሩኛል?
ሀናን እስማኤል
ሀናን እስማኤል። የአያት ስም?
አሰፋ
እድሜ?
ሀያ ሁለት